target አድርጋታል። ውጭ ያሉት ነው ያውቃቸው። አሁን ለጤና አጋዴ ሰላም ነሽ እማ?
ሰላም ጤና ይስጥልኝ።
ኧረ ብር ልቀቁልኝ ቻፓ ቻፓ ይሄን እናሳወቃለን እያላችሁ አዎ።
ቤት ልቀ ይቅርታ በጣም አሁን እንትን እያሉ ነው። እሺ ለመጫወት እኮ ሌላ ብር እኮ ለማስገባት ሲስተሙ አይሰራም ዛሬ ታውቃለች።
ምን አልከኝ?
ሌላ ብር ከአካውንት ወደዛ ለማሳለፍ ሲስተም እንዲህ ስላለኝ ያቺ የገባችን እስኪ አሳውቁልኝ እና ይጠቁልኝ።
እሺ እሺ፣ ትንሽ ታገሰኝ። እሺ እንድናይ ቴሌግራም ላይ ልክ ያለው እሺ